Hello
አቤት ሰላም ጤና ይስጥልን።
አብሮ ይስጥልን። የአየር ሰዓት ለማግኘት ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው
አዎ፣ አንድ ቁጥር ላይ መዝገቡ ሶስት ቁጥር ላይ ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ።
እሺ፣ የምንሞክር ከሆነ መጀመሪያ ላይ እንድናገኝ እንፈልጋለን።
አዎ እሺ ሞክሩና እንደ ድል ስለሆነ ድሎትን መሞከር ነው።
እሺ እሺ